ሄሎ ጤና ይስጥልን ብስት ቤት አቤት። ሄሎ ጤና ይስጥልን። ሰላም ነው ሰላም ነህ? ሰላም ነህ? እንዴት ነህ?
አለን አለን። እሺ ምን እናርዶት?
አ- ማለት ኤፈርተን ጄልሴ ቲ- አይ በቴሌግራም ያለ ላክቤት ያለበት ላኩበት ና እሺ ኡመር ኡመር የሚለው ነው።
እሺ ከዛ ማለት ኤፈርተን ምንድን ነበር የሆነብህ?
እ ምንድን ነበር የሆነብህ?
ማለት አንድ አንድ አንድ ጨዋታ ብቻ ነው X የተደረገበት፣ ሌላው አንድ ደግሞ ማለት loss የ- የተደረገበት ነበረ።
እሺ ስለዚህ አንድ ብቻ ነው X የተደረገ። ከዛ ምንም ተመላሽ የለም።
ኡመር ማን ነው የሚለው ስምህ?
ኡመር ድራር የሚለው ያው ticket ID ላይ ላኩበት በቴሌግራም okay lost ነው። እሺ እ፣ አንዴ እሺ አንዴ ጠብቀኝ እሺ መስመር ላይ ይሽ ይሽ
ታወቅ ሄሎ አቤት። ሄሎ lost ነው። እሺ እንዴት መሰለ እ፣ ቶ- total odd ከሀያ ስድስት ነው አይደለ?
አዎ አዎ ከዛ lost ለሆነብህ odd ስታካፍለው አንድ ነጥብ ሀምሳ ስምንት አይደለ? lost የሆነብህ odd አ ለእሱ ስታካፍለው lost ነው የሚሆነው። እሺ ከሀያ በታች ስለሆነ ቦነስ ደግሞ ከሀያ በላይ ነው የሚሰጠው። እሺ
አዎ ከሀያ በላይ ነው የምሰጠው ቦን አ፣ እንደዛ ነው። አካፍለኸው ለ lost ኡ ከሀያ አዎ።
በላይ ሲሆን ነው ቦነስ ቢኖር
እሺ እሺ እሺ